ትከሻ ለመኖር አልሻ ልስራ የቀን ስራ ልቆፍር ልሸከም ገበር የሚል ሁነ ወታደር ላገልግል ባስፈላጊው መንገድ ኑሮዬን ላሻሽል መቺኔ ትርፍ ፈለግኩ ተርፎኝማ ኖረ ለላሜ ዋጋ ነው የምከራከረው የልፋቴን ዋጋ በትክክል ላግኝ የሰው አልፈለግ የኔም አይለፍብኝ አንድም ሳንቲም ትሁን እቆጣጠራለሁ ለማንን ፊደላውን ቄተው አጣለሁ መቺኔ ትርፍ ፈለግኩ